ሄሎ ሄሎ ቅድስትስ ይልን ብያት ነበር ስምንት ነጥብ አንድ ኪሎ ሜትር
አቤላት አዎ
የሞተረኛ ነው። እሺ ይወጣልሃል።
የት ነው ግን ያልከው?
እሺ አቤል የት ነው እኮ ከአንተ የት ካላለ ነበር እኮ ነው የሚሄደው።
የሚያልፈው? እ ወደ ኖህ ነው አይደል የሚሄደው? ወደ ኖህ የሚያልቅ እኮ ነው የት የት ነው ነው የት hello አቤል hello ይሰማል ይሰማል ኖህ የት ነው? ኖህ የት ነው? በቃ የሞተረኛ ነው ሲጀመር ይወጣልሃል። እሺ የሞተረኛ አንተ አትሰራው ሞተረኛ ነው የሚሰራው እየተባልክ ነው።
እሺ እሺ እሺ